Hello
ሁሉ ስፖርት ነው የምትከታተለው?
አዎ ከሶስት ቀን በፊት draw አድርጌ ነበር። ከሁሉ ስፖርት account ቀንሶ ነበር። ብሩን ግን ቴሌ ላይ አያነብም።
እሺ ከ transaction history ላይ አልገባለሁትም። screenshot አድርገው በቴሌግራም ይላኩልን።
ቴሌግራም እሺ፣ ቴሌግራም በ
በቴሌግራም ይላኩልን። ጥያቄ ምልክት አለች አይደለ? website ኡ ላይ አ በቃ በሱ ያገኟታል ቴሌግራሟን።
እሺ እሺ